ሄሎ ሄሎ አቤት
ಬೇಸಿಗೆ ኦንላይን ላይ ቲኬት ቆርጬ win ነው እና ገንዘቡን እስካሁን አላኩትም።
አልገባልህም? እሺ cashier code ኡን ትነግረኛለህ? አንዴ check ላድርግልህ።
ኦንላይን ነው የቆረጥኩት።
ገባኝ። አዎ ስትገባ ስትገባ cashier code የምትላለች ቤት ካረካቸው በታች
cashier code የሚል የለም፣ ID code የሚል ቤት ከ- ከመደብካቸው በ- የመደብካቸው አሉ አይደለ? ጨዋታ list ኦቹን ያመጣልሃል። ከሱ በታች ትኬቱን ስትከፍተው አዎ፣ ትኬቱን ስከፍት- ስትከፍተው አዎ ትኬቱን ከፈትከው
ቲኬቱን ቆይ
አዎ ትኬቱ ላይ ገባና እሺ
ከዛ ከመደብካቸው በታች cashier code የምትላለች
cashier code እሺ አስራ አራት አስራ አራት ሀያ ሀያ ዘጠና ስምንት ዘጠና ስምንት ሶስት እሺ አስራ አራት
ሀያ እሺ
ዘጠና ስምንት እሺ ሶስት
የቆየ ትኬት ነው
አዎ October አንድ ላይ ነው October አንድ
አዎ አላመጣልኝም ወይም እንትኑን ትነግረኛለህ ትክ- ትኬት ID ውን ትነግረኛለህ አላመጣልኝም አስራ አራት ሀያ ዘጠና ስምንት ሶስት አራት
አ አላመጣልኝም
እሺ ID ው እሺ አዎ አስራ አራት ID ው አስራ አራት እሺ እ ሞር
አስራ አራት ሀያ አስራ አራት ሀያ
ዘጠና ስምንት ዘጠና ስምንት ሶስት አይ እሱ cashier code ኡ ነው ከላይ ደግሞ ትኬቱን ከትኬቱ በላይ አለች አይደለ እሷ ናት እኮ ራሷ ናት አሁን እየነገርኩሽ ያለ
የኳስ ነው አይደለ
ኳስ ነው የቆረጥኩት jackpot ላይ ነው
ምን ላይ ነው jackpot ላይ
አዎ እኮ አላመጣልኝም አሁን የምነግረኝ ቁጥር አላመጣልኝም
እኮ አሁን ያው ID የቆረጠው ስም ደግሞ አብራ አ- አምበር jackpot ነው የሚለው
okay እ፣ አንተ የምትለኝ የ jackpot ነው አሁን ያልከኝ አይደለ እ፣ የ jackpot ነው እ፣ አምበር ጃክ አ- አምበር jackpot
አ፣ okay jackpot win አድርገሃል አ፣ jackpot win እ፣ እየተሰራ ነው እሺ የተስተካከለ ነው ይገባልሃል win ካረክ
እስከ መቼ ድረስ ነው ታዲያ ጊዜው?
ይገባል እየተሰራ ነው አሁን
እሺ እሺ
አይ፣